ሄሎ ሄሎ
ሄሎ፣ ይሰማኛል? አይሰማም?
ትንሽ ድምፅ ይቀረ ወይ?
ድምፅ ጥራት ይሰማል እ፣ ት- ትእዛዙ ነኝ ወይ? ትእዛዙ እሺ፣ ምን ነበር?
አድርሼ ነበረ ከበርገር ቤዝ ነበር ያወጣሁት እ፣ እና ኮምፕሌት እንድትይልኝ ነው።
ንገረኝ። ኦርደር ነበር
እሺ ሰላሳ አምስት ሀምሳ ስምንት እና ሰላሳ ስድስት አስራ ሁለት ሰላሳ ስድስት አስራ ሁለት እ፣ እና ሰላሳ አምስት ሀምሳ ስምንት እሺ፣ እ፣ እንትን ትኖራለች ሰላም ሰላም ነኝ። ሰላሳ ስድስት ስንትን ያልከኝ? አስራ ሁለት ሰላ- አ፣ ሰላም ከሆንሽ ደግሞ እንትን ምግብ ላይ ማሸጊያ የለኝም ምናምን አለኝ ብዬሽ ነበር።
አዎ፣ እሱም እንደ እስካሁን አላወጣሽልኝ።
አዎ፣ አዎ። እኔ ማውጣት አልችልም። ካንስል ይሆናል። እሺ፣ አሁን ካንስል በቃ ማለት ካንሰል ጀመረ።
አስደርግ።
እሺ፣ አባ እሺ፣ ሰላም እሺ።